hello ሀሮን ወይ ሰላም ነው?
አለ የ spin ኡ ተቀይሯል። እሺ የውሻው ግን መቀየር አይችልም በዲሽ ስለሆነ።
የውሻ በዲሽ እኮ አይደለም በ WiFi connection እኮ ነው የምናጫወተው።
በምን
በዋይፋይ እኮ ነው የምናጫወተው በ connection
በ WiFi ማ በ WiFi ነው እኮ ዲሽ ሆኖ በ WiFi dish አይደለም ዲሽ የለውም እኮ የኛ ዲሽ አይደለም። እስኪ ቆይ አንዴ ዲሽ አይደለም። እሺ ሞክረሽ
እስኪ hello launcher ነው?
አ launcher ነው አዎ እሺ እሱ ላይም አምስት ደቂቃ ነው ሊሆን የሚችለው። እሺ ምን የትኛው ላውንቸሩ ላይም የውሻው የስፒኑ ተቀይሮልሃል።
ምን ሶስት ደቂቃ ሆኗል። ውሻ አምስት ደቂቃ ብቻ ነው መሆን የምንችለው።
አዎ
እሺ እሺ በቃ እ- እሺ አሮን እሺ እናመሰግናለን።